ሰላም ጤና ይስጥልን። ቺፕ እባክዎ ምን ልርዳው?
group ገብቼ ነበረ።
ሄሎ
ሄሎ ግሩፕ ገብቼ ነበር።
ምን አሉኝ?
ግሩፕ እሺ ገብቼ ነበረ።
እሺ እዛ group ውስጥ አንድ ላይ የገባ ነው። የ group ኡን ባለቤት ማግኘት አልቻልኩም።
በዚህ ስልክ ቁጥር ነው order ያደረጉት?
አዎ ድንች
ስንሳይ አዎ
ኦኬ። የማን ግሩፕ ላይ ነው ያሉኝ?
መካሻ
መካሻ አዎ
አዎ መካሻ ላይ ገብተው ነበረ። group ኡ ወጥቷል እኮ እየመጣ ነው order ኡ።
እና ለእኔ መስጠት አይችሉም?
ለማን መስጠት? ለትንሳኤ አዎ ከመካሻ የሚቀበሉት የመካሻ ቁጥር የሎትም ወይንም አያውቁትም?
አዎ ስጭኝ እሺ ወይ አንቺ እሺ ልስጦት ዜሮ ዘጠኝ ዜሮ ሁለት
ዕቃ እንዴ ዜሮ ዘጠኝ ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ሀምሳ ሁለት
ሀምሳ ሁለት
ሀምሳ ሁለት ነው ያሉት አዎ ሰባ አምስት ሰላሳ አንድ
ሰባ አምስት ሰላሳ አንድ ሰላሳ አንድ አመሰግናለሁ።
ይደውሉለት።
እሺ መልካም ቀን